hello ጤና ይስጥልን።
እንዴት ነሽ? ሰላም አይሰማም? ይሰማል?
አዎ ይሰማል ነበር።
እ እንትን እ TikTok ላይ የሆነ ገብቼ ነበር። D4D ሀይሉ እኮ
ሁለት ሺህ ስንት
ሁለት ሺህ ሁለት ሺህ አንድ እና ሁለት ሺህ ሞዴል ነው ያየሁት።
አንድ ሀይሉ ስራ D4D
ኦኬ፣ የስራውና
ያ የስራውን ፒክአፕ ሀይሉ አይቼ ነበር።
የስራው ሁለት ሺህ አንድ ሞዴል ተሽጧል እንዴ?
ባንክ ያለበት ነው።
እ እ አንድ ሚሊዮን ባንክ ያለበት ነው
አ ስንት ነው ባንክ ያለበት? ዋጋውን ለማወቅ ፈልግ ነበር።
እኮ። የትኛው ነው እ ሁለት ሺህ አንድ ሞዴል እ ብሉ
ብሉ? የለ አስኞች ቃል የቆየ እኮ ነው አባት የቆየ ነው። እሺ ሌላ አ።
ባንክ ያለበት እሱ እሱ ነው።
እኮ የስራ ነው እሱ። እሱ የጭነት ነው የሚለኝ ሀይል ሰረት ፒካፕ ነው የሚለኝ አይደል?
አዎ ፒክአፕ ፒክአፕ
ፒካፕ በእንትን የለም በደብል ጋቢ ነው ግን ይኖረናል።
በደብል ክፍል ያልሽ በደብል ጋቢ ነው ይኖረናል።
ኦኬ ዋጋ ማግኘት ይቻላል። ሁለት ስንት ሞዴል ነው?
ሁለት ሺህ አስር ነው አርባ ስድስት ይባላል። አንድ ነጥብ አምስት ባንክ አሉታል
አርባ ስድስት ነው ዋጋው።
ወይም ዋጋው ደግሞ አርባ ስድስት
ኦኬ በቲፕ የለሽም። በ- ከሁለት ሺህ እስከ ሁለት ሺህ አራት ድረስ ምናምን ሁለት ሺህ አምስት ስለሰሩ ትልቃሽ
እ?
እርስዎን ካሽ ከስንት ነው የሚችሉት?
ይቅርታ ስልሽ አይሰማም።
ካሽ ከስንት ነው የሚችሉት እርስዎ?
እስከ እስከ ሁለት ምናምን
እኮ ስ-
እ? እ?
ለ- ለ- ልደውልልዎት?
እሺ ደውይልኝ።
በቃ እንትን ብዬ አዘጋጅቼ ልደውልልዎት።
እሺ እሺ፣ እናመሰግናለን።